ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምደዳው
ደውዬ ነበር ከአሁን በፊት ትራንዛክሽን ደረሰኝም ቴክስት አድርግለት ብለሽ ነበር።
ማለበል ስሞትን ጥላይ
ላይ ጉለት የሚለው ነው አዎ አዎ።
ስምና ሁሉ ስፖርት የሚጠቀምበትን ስልክ ይላኩ።
ይሄ ስልኩ ራሱ ነው። ስሜ ሙሉ እሱ እሱ ጋር ያለው ጥላይ ጉል እዛ ላይ ይጻፉ።
እዛው ላይ ልጻፈ።
አዎ እናስተላልፍሎታለን። ከዛ ሲገባ ገብቷል ብለን እናሳውቆታለን።
እሺ እሺ እሺ